hello
ወይ እንደን ጤና ይስጥልኝ ሀሚድ ነኝ ምን ልርዳ
እንትን ችግር አለ እንትን bet አስቀምቼ ብዙ ጫወታ አሸነፋል እና የገባ ብርና እንትን አንድ አይደለም ምንድን ነው
ማለት እኔ የደረሰኝ ብርና እንትን መቶ ምናምን ብር
ምን ነበር የመደብከው
ኳስ እንትን ጫወታ
እሺ what?
cashier- አ- cashier- የ- cashier ኮዱን ትልክልኛለች ይህ ላድርግልህ ወይ- ጋር ወይ- ስድስት መቶ ገባ
ካሸር አራት- ኮዱን ንገረኝ check ላድርግልህ ምን ቁጥር
ከስር ባርኮዱ ስር ያለው ቁጥር አለ አይደል cashier ኮድ ወይ አንድ
እሺ፣ አንድ check ላረግ check አድርግና ንገረኝ አ ይሄ ኮድ ኮድ ነው አይደል አ ስምንት digit ነው አ ስምንት digit ነው ምን digit ይሄ ብዙ ነው ግን
ከስር ከስር የለም
የገባ ብር ኮድ ነው አይደል ወይ ለ- የምን ነው? ቆይ ትኬቱን የት ነው የቆረጥከው አ የት ነው ቤት ይበ- ትኬቱን ቤስት ቤስት ሱቅ ነው
አይ ከ- ከ- ጫወታ እግር እንትን ኳስ በስልክ ነው አዎ
እሺ፣ በስልክ ከሆነ ንገረኝ ኮዱን ወይም
ዜሮ ዘጠኝ አስራ
እሺ
አርባ አራት አርባ ሶስት ሰባ አምስት ሰባ አምስት እሺ እሺ አንዴ ጠብቀኝ ስንት ነው የገባው ነው ያልከኝ
ስድስት መቶ
okay cashback ነው የሰጠህ ስድስት መቶ የሰጠህ
እና ref- cash back refund ነው refund ነው እንዴት እንዴት እንደ ሁለ አራት ጫወታ ነው እንትን ከኋላ እየቀራ በቼልሲ እና- ተሸንፈሃል በቼልሲ
በ- በቸልሲ ክሪስታ- ክሪስታል ፓላስ ያሸንፋል ብለህ አይደል እሱ አይደለም የመደብከው?
ሌላ ሌላ bet ሌላ እሱ ተው እሱ ተው እሱ ማቸልሲ ስድስት መቶ ተሸነፈ እሱ ነው ስድስት መቶ እሱ ነው ይሄ ደግሞ ሌላው ደግሞ bet ደግሞ እንትን ይላል እ፣ እንትን ይላል እሱ እንደዛ ከሆነ closed ይላል ቼ- እንትና ትኬት close የሚል የትኛው
ሌላ አሁን እኮ ይሄ ቁጥር የጠየቅከኝ ስድስት መቶ ብር ገባ ነው አይደል ትክክል አዎ።
አይደለም አይደል ያልከኝ እሱ አ refund ነው በቸል- refund እኮ ነው በቸልሲ ያልከኝ።
ነው አይደለም አዎ እሺ በቼልሲ ተሸንፈ refund የተሰጠ ነው እሺ እንጂ እሺ አሸንፈ አይደለም እ፣ ሌላው ምን ምን ይሆናል ሌላ እሱም እ፣ ይሄ
ሌላ አለ ሌላ ምንድን ነው ያለው check ማድረግልህ ካለ ንገረኝ check አድርግልኝ እ፣ እንትን እ፣ ከ- ሌላ ምን አለ ከ- ነው እኮ እየጠየቅኩ ነው እኮ
አራት ጫወታ ከኋላ ቀራ አ- አ- ያ ምናምን እንትን ጫወታ ገዝቼ እሱም ኩዋስ ነው
ሌላ ነው አዎ ሌላ ነው ሌላ bet በዚህ check ቁጥር ነው አድርግልኝ አንድ አዎ በዚህ ቁጥር
አራት ጨዋታ
አ፣ ሀያ አራት ሀያ ምናምን ጫወታ አራት ጫወታ አልተጫወትም ማለት ከኋላ ቀራ የመቼ- ማለት ነው የመቼ የመቼ ነው ትናንትና ከ- ከ- ከዚህ ጋር ነው ከዚህ እኩል ትናንትና ሀያ ጨዋታ።
ግጭ okay አ።
ሀያ ጨዋታ አዎ ሀያ ምናምን ወደሽ።
ጫወታ ገና እኮ ነው እሱ እሱ ገና ነው አ?
እኮ አዎ እሺ እሺ